hello ቸርነት አሁን ይሰማል? እሺ ምግቡን ማለት ነው አምሮኝ ፒያሳ አይደለም የምትመልሰው የምትመልሰው እ?
ዙዙት ነው hello አሁን አይሰማም? ቸርነት ወይ ደውልልኝ እስቲ እ? እሺ የሚሰማ ከሆነ ስ- ይኸውልህ አምሮኝ ፒያሳ አይደለም የምትመልሰው customer መቀበል አልችልም ስላለ ሚንጩ ጁስ የሚባል አለ እዛ ሄደክ መልሰው ሚንጩ ጁስ መልሰው ምግቡ ከዛም በኋላ መልሻለሁ ብለህ አሳውቀኝ ሚንጩ ከመለስክ በኋላ አምሮኝ ግን እንዳትመልስ እሺ እሺ ቸርነት ሰማኸኝ እ እምቢ ካለኝ ነው ወይ የምመልሰው አይደለም ጭራሽ እዛ እንዳትመልስ አምሮኝ እንዳትመልስ ምግቡን አውጥተህ ሄደክ ሚንጩ ጁስ ሄደህ ትመልሳለህ ከዛም በኋላ መልሻለሁ ብለህ አሳውቀኝ ቸርነት እሺ እሺ እሺ